Hello.
Hello ሰላም ነው? ደህና ነኝ። ጠዋት ደውዬ ነበረ ስራ አንድ order የተደረገ እሺ ከሰዓት ትላክልሻል ተብሎ ነበረ። እስካሁን እየጠበቅኩኝ ነው። ደግሞ ነገ በዓል ስለሆነ እስኪ check አድርግልኝ።
እሺ። location ኦት የት ነበር? ይቅርታ ደንበል ነበር።
ትናንትና ነው order ያደረጉት ወይስ ከትላንትና ወዲያ?
አዎ ትላንት ትላንት እ- እንትን ኮዱላ ተልኮልኝ ነበር ማታ ላይ እሺ ስልክ ይንገሩኝ እስኪ።
ዜሮ ዘጠኝ ስልሳ ሶስት ስልሳ ሶስት ዜሮ አምስት ዜሮ አምስት ሰባ ስድስት
ሰባ ስድስት ሰላሳ ሰባት እሺ ፋጡማ በሚል ነው።
አዎ እሺ አዎ ዛሬ ወጥቶሎታል። location ኡን confirm ላድርገው እስቲ።
ማለት የ drive- የ driver ስልክ አልተሰጦትም አይደል?
እ?
የ driver ስልክ አልተሰጦትም።
አልተሰጠኝም። እስኪ ከወጣ ስልኩ ስጠኝ የ delivery እሺ ያን- ወጥቷል ግን ወደ- አዎ አዎ አዎ ወጥቷል። የ driver ኡን ስልክ መልሼ ደውዬ እሰጦታለሁ። አንዴ ጠብቅ።
ልጠብቅ ስጠኝ።
እ፣ እንትን ነው እ፣ ማኔጀሩ ጋር ደውዬ ከሱ ልቀበለው ስለሆነ ነው። ደውላለሁ። ችግር የለም።
እሺ እሺ።